ቅድስት ቆይ አንዴ አንዴ hello
ይስጥልኝ። hello አቤት ሰላም ነው?
ሰላም ይሰማል?
ይሰማል። Donkey Tube ነው።
እሺ Donkey Tube ነው። አ
ዝናብ።
ዝናቅ እባላለሁ።
እሺ
እ፣ ያው ድንቅ ልጆች ለመጠቆም ፈልጌ ነው።
እ- እጹብ ድንቅ ልጆች ለመጠቆም የስንት ዓመት ልጅ ነው?
አራት ዓመት
እሺ ሙሉ ስሙና የቤተሰቦቹ ስልክ ቁጥር አሉት?
እ፣ የቤተሰብ ስልክ ቁጥር እስቲ ቆይ እንደገና ወይ እንደየ ልምጣ አዎ፣ ሙሉ ስሙን አድራሻውና የቤተሰቦቹን ስልክ ቁጥር ይዘው ይደውሉልኝ።
እሺ እሺ፣ አመሰግናለሁ። ኦኬ